Very happy.
ሄሎ ሄሎ ሄሎ ሀምሳ ሶስት ሰማንያ አራት ሀምሳ ሶስት ሰማንያ አራት ግቶ ነበረ። አዎ አዲስ አበባ ነው የሚለው እና ለኦርደር ይችላለሁ።
ሌላ ወርድ ይዛ አዎ አዎ
እሺ የያዝከውን ንገረኛ
ያኛው ሀምሳ ሶስት ሰላሳ አራት
አስራ ሶስት ሰዓት አራት እስኪ አዎ።
ታክልኝ አንዴ ትንሽ ታግሰኝ እሺ እሺ
አረ ላይ ከዛ እንዲህ ላይ ብሰጠኝ ማለት ነው።
ይሳቅ ዋይ ከ- ከሰሚት ሰሚት ሰፋሪ ነው እንዲወጣልህ ይፈልግከው አ ያኛው ፊጋ ስለሆነ ዝናብ እየዘነበ ነው። አዲስ አበባ ነው የሚለው እኮ ሰሚት ነው እንዴ?
አረ ሰ- ሰ- እንትን ሳፋሪ ጋር እኮ ነው የሚለው ይሳቅ የ Pizza Hut ኡ አ አ፣ ሰማንያ አራት?
OK አይ አዲስ አበባ ነበረ የሚለው ከሰሚት ሰሚት ሰፋሪ OK አዲስ አበባ ነበረ የሚለው ስደውልልሽ ለዛ ነው።
እሺ አሁን ልጠይቅልህ እንዲወጣልህ ወይስ አ አ ዝናብ ትሰራዋለህ?
እየዘነበ አረ ይውጣልኝ። ዝናብ እየዘነበ ስለሆነ ያኛውን አድርሼ እስከመመለስ እንትን ይላል።
የፊጋውን ነው የምትሰራው አ እዛ ነኝ ምግብ ቤት ነኝ። ያው እዛ
Then በዚህ ዝናብ ከመበሳበስ መለጥለጥ
ይሳቅ ዋይ የ Pizza Hut ኡን አስወጥቼ ይልሃለሁ እሺ እሺ thank you እሺ
እሺ እሺ
አረ ወይ hello